ሄሎ
መሰረት ታዘዝ ሄሎ
ወይ ይሰማኛል።
እንትን order ነበርና bag የለኝም፣ ፒዛ bag የለኝም። ማለት bag አለኝ ግን ፒዛ bag የለኝም፣ ይበላሽብኛል።
ቀን ነበር ንገረኝ። እሺ እሺ እሺ አርባ ስድስት ሃምሳ ስምንት አርባ ስድስት ሀምሳ ስምንት ነው።
አዎ አዎ እሺ አንድ ክፈትልኝ። ስም ማን ነው?
ማሩፍ ነው።
ማሩፍ እሺ። ማሩፍ ነው ያልከኝ?
አዎ እሺ ማሩፍ ነው።
አልጠብቀኝ። እሺ ፒዛ ባግ
ሄሎ
እሺ ሎ- እ- እ? ሄሎ ሄሎ ወይ ሄሎ ሄሎ ማሩፍ ወጥቶልሃል? እሺ
እሺ እሺ እሺ